esperar então. Acho engraçado. Oxi. Oxi.
ሄሎ ሄሎ እመቤት።
ሰላም ከችፕችፕ ነበር የምደውልሎት።
እም፣ እሺ።
ትናንት እየደወልንልዎት ነበርና ስልክዎትን ስላላነሱልን ነው መሸ- ያልመጣ ማለት ነው?
product ነበሩት? አዎ እ፣ አዎ ድንች አልመጣም።
ድንች ብቻ።
check ላርግ፣ check ላርግ። አዎ እሺ አንዴ check ያደርጉታል።
እሺ፣ እሺ።